ጤና ይስጥልኝ ልጄ ኢትዮጵያ የደነኝ ባኮ ምልዳ
ጤና ይስጥልኝ እኔም ቤት ኩለር ተበላሽቶብኝ ነበረ መቅጃው እና ሜንቴናንስ ፈልጌ ነው።
እሺ ደንበኛሽ እኔ ልጅ አይዲዮን ያውቁታል ይነግሩኛል።
አስራ ዘጠኝ ሀምሳ አስራ ዘጠኝ ሀምሳ አ
ይህ ብቻ ነው እ የሆነ ረዘም ያለ ቁጥር በስልኮት በቴክስት ተልኮ ነበር ካገኙት።
እንቺ ዊ አላገኘ እሱን አላገኘ እሺ እሺ ሲል ነበር ንገሩኝ ደንበኛሽ።
ሶስት ዜሮ
እሺ
ሰላሳ ሰባት ሰላሳ ሰባት ሰላሳ ዘጠኝ ሰላሳ ዘጠኝ ስምንት ሀምሳ ሶስት ስምንት
ሀምሳ ሶስት ሀምሳ ሶስት እሺ መስመር ላይ ጠብቀኝ አንድ ጊዜ እሺ
ሲነንበርም ካለ ሲነንበር ሊሆን ይችላል። አዎ
መስመር ላይ ስላስጠበቅኩት ይቅርታ ደንበኛችን ላምባዲና ነው የሚለው አ ቤቶች አ አ
ደንበኛችን መስመር ላይ ነው ደንበኛችን እየሰሙኝ ነው አቤት አቤት እየሰማሁ እሺ ላምባዲና ነው የእርስዎ ቤት ስም አዎ አዎ አ ለሌላ ጊዜ ቢጃ አይዲዮን ልንገሩት የጻፉት እ እ ለሌላ ቢጃ ጊዜ አይዲዮን ልንገሩት አዎ እሺ ቆይ አንድ ጊዜ ስጥኝ እሺ እሺ እ፣ አንድ ጊዜ ይቅር ምንም አይደለም
እሺ ንገሪ አስራ አራት አስራ ዘጠኝ አስራ አራት አስራ ዘጠኝ ሀያ አንድ ዘጠኝ ሀያ አንድ ዘጠኝ ዘጠኝ አዎ ይሄ የደንበኝነት የደንበኛ ቁጥር ነው አዎ መለያ ቁጥሬ ነው። እሺ መለያ ቁጥሩ ነው እሺ እሺ ሙሉ ስሞትን ይነግሩኛል ደንበኛችን እ ምን አልሽኝ?
ስሞትን ይነግሩኛል ዘላለም ብርሃኑ መኮንን
እሺ በዚህ በደወሉበት ስልክ ልመዝገብ
ምን አልሽኝ?
ደንበኛችን በዚህ በደወሉበት ስልክ ልመዝገብ ቅሬታዋን አዎ አዎ አዎ እሺ መስመሩ ትንሽ ይቆራረጣል ለዛ ነው እሺ፣ እሺ፣ እሺ።
ምኑ ነው ድራፍት ማሽኑ ያስቸገሩት ደንበኛችን ድራፍት ሆዙ መ- መ- መ- መቅጃ ሆዙ እም፣ አ- አል- አልወጣም አልገባም ብሎ በቃ ዘጋ አይወርድም ጭራሽ እንክር ብሎ። አዎ እም፣ ትናንት ማታ ነው የጀመረው። እስካሁን draft ም አልሸጥም ቁጭ ብለናል።
እሺ ደንበኛችን ይህን ቀሉትና የእኛ ቴክኒሻኖች ይመጣሉ መዝግቤልዎታለሁ እኔ ለሚመለከተው ክፍል አሰራለሁ አይደለ በሁለት ሰዓት ውስጥ ይመጣሉ እሺ፣
እሺ ሌላም የምረዳዎት ነገር
thank you የእኔ እመቤት።
እሺ ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ እስከምጡ መልካም ቀን እሺ